ጤና ይስጥልኝ ቤት ቤት ነው የምንረዳው?
ማታ withdraw አድርጌ ነበር እስካሁን አልገባልኝም።
እሺ ይሄን የቤት ቤት ቁጥር አሁን የደወልክበት?
አይ ይሄ አይደለም።
እሺ ንገረኝ የቤት ቤት ቁጥርህን።
ዜሮ ዜሮ ሰባት
እሺ የሳፋሪኮም ነው?
አዎ ሳፋሪኮም እሺ ነው።
እሺ
ዜሮ ሰባት ዜሮ አራት እሺ
ሰላሳ አንድ እሺ
አርባ አንድ ሰማንያ
ስንት ብር ነበር?
አምስት ሺህ አምስት መቶ እሺ ትንሽ ጠብቀኝ መስመር ላይ Hello
አቤት Hello
አቤት አቤት ወደ ቴሌብር የላከው
አዎ አዎ እስቲ የቴሌብር ቁጥርህን ንገረኝ።
ዜሮ ዘጠኝ አስራ አምስት እሺ
ዜሮ አንድ አስራ አራት አስራ ስድስት ተድላ ጎሹም የታደሰ ነው።
አዎ እሺ አሁን complete ተደርጎልሃል። ከትንሽ ደቂቃዎች በኋላ ይገባል። እሺ
መልካም እሺ፣ እናመሰግናለን። መልካም ቀን።
አመሰግናለሁ። ለሁላችሁ